ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜትን አስከፊ። አንዳንድ ሰው አለ ፈገግታ የሚያበዛ በጥርሶቹ አታሎ መርዙን የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ሰው አለ ሲናገር አፍዛዥ የሚታይ አስጥሎ የማይታይ አስያዥ። አንዳንድ ሰው አለ እውቀቱ ያለው ከአነጋገሩ ላይ ችሎታ የሚመስል። አንዳንድ ሰው አለ በብዙ የሚያወራ ዘመኑን የፈት አንዱንም ሳይሰራ ምን እንደሚፈልግ የማያውቅም አለ ያንንም ያንንም ያንንም እያለ አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ አንዳንድ ሰው አለ የሚመስል ሊቅ ጠጋ ብለው ሲያዩት የሚዘባርቅ አንዳንድ ሰው አለ ብዙም አይናገር በተግባር የሚያሳይ ሰርቶ ቁም ነገር። አንዳንድ ሰው አለ በብዙ የሚጥር ነገር ግን የሚኖር ሁሌ ሲቸገር። አንዳንዱ ዕድለኛ ምንም ሳይጨነቅ በምቾት የሚኖር ሁልጊዜ ሲስቅ አንዳንድ ነገሮች ብዙ ያስገርሙኛል። አንዳንድ ነገሮች ብዙ ያስቁኛል። ትዝብቴም ሐሳቤም አብረው ይስቃሉ። ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ እንደገባቸው እንደሚያውቁት ሁሉ ደርሶ